ለመግዛት በቃ ዝም ብሎ እኔ
ወረዳ ደግሞ የሚፈልግ ፕሪንተር ካለ ያንን ፕሪንተር ትልቋ አለ። ለመግባት ቦታ ግባ።
Hello ወዬ ወዬ፣ አለሙ አቤት፣ ሰላም አለ አለ። እንዴት ነው እ ሰዓት ወይስ አሁን?
ከሰዓት አሁን እንዳጋጣሚ አሁን በአምስተኛው አሪፍ አቃል ችግር የለም። ከምሳ በኋላም ትችላለህ ከምሳ በኋላም እንደዚህ እንዳሁኑ ምልክት ታረጉ ይመጣል።
እ
ከምሳ በኋላ እናድርገው።
እሺ እንደተመቸህ ነው።
እሺ በቃ ቴንክ